ወይ ወይ
ልጅቷን ልጅቷን አገናኘኝ። ምንድን ነው ምግብ አልደረሰም ብለህ ነበረ።
ነይ እንኪ ያ።
ሄሎ ሄሎ ናት ወይ እናት ወይ እንዴት ነሽ? ከቢው ነበር እግዚአብሔር ይመስገን።
በ order ነበር አርባ ሁለት አርባ ሁለት አዎ አዎ አንድ አኩኩሉ ነበረ።
አዎ አንድ አኩኩሉ ነበረ። አዎ already የተሰራ ነው order ስለነበረ ለዛ ነው።
እኮ ገብቶኛል። አሁን ደግሞ በጣም ከ- አቆየ እኮ
ሊወጣ ነው እኮ ብዙም አይቆይም። አሁን አሁን በቃ cancel ይሆን አትታ እንት ሊሆን አዎ cancel ይሁን።
እሺ ይቅርታ order ስለነበረ ነው። እሺ ችግር የለውም።
እሺ እማ፣ እሺ
እሺ በቃ cancel ይሆናል።
ሄሎ ሄሎ እንደሳል በቃ ትተኩጣ እሺ
አሀ ትተኩጣ cancel ይሁን።
እሺ ከረጅም ከቦሌ ነው የመጣሁት እኔ ግን ከ customer customer ኡ እንትን የሚል ከሆነ እየሰሩ ነው። በአምስት ደቂቃ ውስጥ ሊደርስ ይችላል። ሰዓቱ የሚስተካከል ከሆነ ማለት ነው order ኡ።
አይ በቃ ሰዓቱ ስላለፈ cancel ነው የሚሆነው order ኡ።
እኮ customer አልቀበልም ካለ ቢሆን አይሻልም?
አልቀበልም ካለ እኮ አንተ ላይ እኮ ነው complete የሚባልብህ። cancel ስለዚህ እኮ አይደለም።
የ customer ን ስልክ ስጭኝና እኔ ደውዬ ላናግረዋል።
እንደሱ በራስህ ኃላፊነት ትሰራለህ። customer እሱን አልፈልግም አውርቼው እ ሰራዋለሁ፣ ችግር የለውም።
customer አልፈልግም አልቀበልም ቢል ግን com- cancel አይደረግም።
እሺ እሱን እንትን እላለሁ። የ customer ኡን ስልክ ስጭኝ አሁን።
እሺ በቃ ስሩ ይበላት። የ customer ስልክ ልስጥህ?
አዎ ላውራው ነው።
እሺ ዜሮ ዘጠኝ ሀያ ሁለት
ቆይ ሀያ ሁለት ሀያ ሁለት ምን ያህል ሀምሳ ደቂቃ ሰባት ነው የሚቆየው ምግቡ? ስንት ደቂቃ ነው የሚቆየው? ይኸኛው ስንት? እሺ አንዴ እንትን ሀያ ሁለት
ሀምሳ ሰባት ቆይ አንዴ ስሪ አንቺ ስሪ
hello hello እንደዛ hello
ወይ ዜሮ ዘጠኝ ሀያ ሁለት ሀምሳ ሰባት አሀ ሀያ ሁለት
ሄሎ ሄሎ አይሰማህም እንዴ?
አሁን ይሰማኛል። ሀያ ሁለት እሺ ዜሮ ዘጠኝ ሀያ ሁለት ሀምሳ ሰባት ሀምሳ ሰባት ሀያ ሁለት
እ ሀያ ሁለት ድጋሜ እሺ ሀምሳ አንድ እሺ